ሄሎ ስትልኝ
አብሮ ይስጥልን። እንትን ኦንላይን ላይቭ ልቆርጥ እንትን ብዬ እንዲ ከዚህ በፊት ተጠቀምኩ ነብና ዛሬ ማታውን ስደት አድርጌ ሁለት ስል ኮድ ይጠይቀኛል። ሎግሚን ስል ነበር ኮድ ምን ምን ስትል
ኔክስት ቤት የሚለውን ስነካ ጨዋታውን መርጬ ኮድ አስገባ ይለኛል። ኮዱን እንትን የነበረን ኮድ ደግሞ login ለማለት ነው። አንዳንድ deposit ለማድረግ ቀረ login
ይቅርታ የተቆራረጠ ነው። ግን place ስትለው ምን ይመጣል ያልከኝ?
እሱ ይጠይቀኛል። እሱ ይጠይቀኛል።
ኮድ ኮድ ይጠይቀኛል።
አዎ፣ ከዛ ካስገባው ደግሞ አመጣልኝ።
Okay ወይ screenshot አድርጋ ላክልን። እሱ ራሱ አልገባኝም የምትለው ለዛ ነው። የ connection ችግር ቢሆን refresh አድርገው ልል ነበር።
እ እ refresh አድርገህ check አድርገው connection ሊሆን ይችላል ብዬ ልመልስልህ ነበር፣ ግን ሌላ ነገር ሊሆን ስለሚችል screenshot አድርግና ላክልን በቴሌግራም።
ቴሌግራም ላይ እኮ ቅድም ኬላት ነበረ ትንሽ ቤት ማን ነው ስምህ ቴሌግራም ላይ?
ቆይ በጓደኛዬ ስልክ ነበር የተጠቀምኩት። ቆይ አሁን ላክልሽ ቴሌግራም ላይ Hi Hi በል ሁለቴ Hi በል።